ጤና ይስጥልኝ። ሁሉ ስፖርት ዶት ኮም ልርዳዎት?
ትናንት ፎቶ አንስታችሁ የደረሰ ብር እሺ ወጪ አድርጌው ነበርና successful ብለዋል፣ ግን የት እንደሄደ አይታወቅም።
transaction history ውን screenshot አድርገው ቴሌግራም ላይ ላኩልን።
አዎ ልኬዋለሁ፣ ልከው ነበረ?
አድርጌዋለሁ። አዎ ትናንት ማደበችን
አለም አለም ታደሰ እነግሮታለሁ። ወደዛ ስልክ በቴሌብር ያስገቡና ደረሰኝም
አለም ታደሰ። እሺ ታደሰ አግኝቼዋለሁ።
ኤሌክትሪክ አዎ አዎ።
የትኛው ነው የትኛው ነው withdraw ብለን አዎ አስር ጠይቀን ሺህ ነው በቃ successful ከላይ የሚለው ያለው እሺ አዎ ላይ ያለው ብቻ ነው።
ስልክ ቁጥሮን ይልኩልናል አሁን
አዎ እሺ ልንገርሽ።
ነው ይሄ ዜሮ ዘጠኝ አስራ አራት ቤቱ ሀያ ሰባት ነው አዎ ሀያ ሰባት
ሀያ ሰባት አርባ አራት ዜሮ ስምንት አዎ እሱ ነው እሱ ነው።
እሺ እናስተካክልልዎታለን ይጠብቁ እሺ እሺ እሺ
ገቡና የዝውውር ታሪክ የሚል አለ አይደለ? ከዛ ላይ እሺ የባንክ በቃ ይጠብቁ እዛው ላይ ቴሌግራም ላይ እንመልስልዎታለን ካልኩ ላይ ያልገባልትን ቦታ እሺ በቃ በቴሌ- በቴሌግራም ልጠብቀው አዎ ቴሌግራም ላይ ነው የሚጠብቁት እና ስልኩን ላጥፋው ማለት ነው።
አዎ እሺ እሺ